hello
hello ጤና ይስጥልኝ። ሀሚድ ነኝ። መልዕክት ነው
እንትን ወደ ቤት ላይ ልኬ ነበር፣ አልገባም።
deposit ነበር።
አዎ እሺ message ተልኮሎ ነበር።
እም?
message ተልኮሎ ነበር።
message deposit አዎ ሲያደርጉ የተቆረጠበት ማለት ነው።
አዎ እ፣ ማለት በስልኩ አዎ አዎ።
check አታደርገውም? pending ምናምን ከያዘው ምናልባት እኮ እየጠየቅኩ ያለሁት እም፣ ሲቆረጥ የሚላከው message ነው። ያለሱ ሪፖርት ማድረግ ስለማንችል ነው። እሺ ተቻፓ
okay እሺ እ፣ እና ስለዚህ እሱ ቴሌግራም ላይ ላክልኛ፣ ቴሌግራም ላይ ላክልኝ።
ያው እሺ ልክ እሺ እሺ